ቤት ቤት ዘዴት ነው የሚለብደው።
ረዱ ዮሴፍ ነኝ ከቡታጅራ።
እሺ ዮሴፍ እንዴት ነሽ?
ሰላም ነው?
አለሁ እንትን ማታ የተበላ ብር ነበር ማለት ነው።
እሺ እ ወደ የፋይናንሶችን አውርቻቸው ከእንትን ከ cashier balance ወደ እንትን ነው አስገባው ብለው ነበር። ወደ ስሙ አዘዋውረው ምናምን ብለው ነበር እና እሱን ደግሞ እኔ ማድረግ አልቻልኩም። ማለት አላቅበትም ብዙ ማለት ወደ cashier ነው እንጂ ማስተላለፍ የምችለው ወደ ዋናው እንትን ማስገባት አልቻልኩም። ወደ agent account
ማስተላለፍ ያልቻልከው አዎ፣ ወደ agent account ማስተላለፍ አልቻልኩም። እሱን ብታስተካክልኝ ብዬ ነበር። ወደ agent account ብታስገቢ ከ cashier ወደ agent ማለት ነው።
ላከውልንና አሳየው።
እሺ እሺ እሺ